ልክ እንዳየውሽ ሰው መሃል ልቤ ለሁለት ሲከፈል ገና አንቺን ሳይ ሳይ ሳይ ታውቆብኛል ባይኔ ላይ ገና አንቺን ሳይ ሳይ ሳይ ታውቆብኛል ባይኔ ላይ ሲታይ ሲታይ ፍቅርሽ ሲታይ ሲታይ ካ ካይኔ ላይ ደንቀው እስከ ዛሬ የማላውቀው ልዩ ስሜት ተሰንቶኛል። አያየሁን ልብ ይመኛል። ነይሲ አትፍረጂ በኔ አይኔ ጉድ አድርጎኛል። እንኳን አንቺን ቀርቶ ለራሴም ገርሞኛል። ነይሲ ነገር ባይን ይገባል ፍቅርም እንደዚያው ነው። ተነካሁ ይመስል ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ፍቅራ ምሉ እንዲህ ነው ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ፍቅራ ምሉ እንዲህ ነው ገና እንዳየውሽ ልክ እንዳየውሽ ሰው መሃል ልቤ ለሁለት ሲከፈል ገና አንቺን ሳይ ሳይ ሳይ ታውቆብኛል ባይኔ ላይ ገና አንቺን ሳይ ሳይ ሳይ ታውቆብኛል ባይኔ ላይ ሲታይ ሲታይ ፍቅርሽ ሲታይ ሲታይ ካ ካይኔ ላይ የኔ ብትሆን ብዬ ምላት አልፎ ፈጥሮሽ እሷን ሳይ አላመንኩም በውኔ አንቺን ሳይ ነፍሴ አላስተባብልም ሰው ያየሁን ካይኔ እውነቱን ብነግርሽ ይሻለኛል እኔ ነፍሴ ነገር ባይን ይገባል ፍቅርም እንደዚያው ነው አፈቀርኩሽ መሰል ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ስፍራ ምሉ እንዲህ ነው ሊጀማምረኝ ነው ሊጀማምረኝ ነው